ይረን ጤና ይስጥልኝ።
አብሮ ስጠለን ቤዛዊት እባላለሁ። ከአሪፍ ነው የምደውለው። ፍሬሽ ኮርነር ሲኤምሲ ነው ሲኤምሲ ሳይሆን ቦሌ ጃፓን ቦሌ። እሺ ደንበኛችን የደወልንሎት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን አሪፍ ሶስት ዜሮ የተሰኘ ዝግጅት ላይ እርስዎን ለመጋበዝ ነበረ። ዝግጅት የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ነው። ያው እርስዎን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ፣ እናመሰግናለን።
እሺ ደንበኛችን ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመችዎታል?
ችግር የለም።
እሺ እናመሰግናለን። መልካም ቀን ይብሎት።
አሜን።